information?
Hello ወይ ወይ Offline ነው የሚለው እኮ አንድ check አድርግልኝ እባክሽ።
Offline አዎ ከፍቻለሁ እኮ አዎ ገባኝ፣ ግን ወይ ወይ ወይ- አላውቅም የጠፋ ነገር ካለ ወይ ዋይፋዩን ምናምን check አድርጌ እስኪ። አይሰራም ጭራሽ።
ዋይፋይ እኮ ይሰራል። እስኪ እሺ ድጋሚ check ላድርገው። እስኪ እዚህ ውስጥ አስገባኝ። እሺ እዚህ ውስጥ እዚህ ነጭ ባጋ እችኛ አ እሺ ቆይ እደውልልሃለሁ።